ቴሌ ነሽ?
hello ራሔል
ላገናኝ አንዴ ጠብቀኝ።
እሺ
ቢቹ ተከለሽ hello ጤና ይስጥልኝ ቤት ቤት አዎ እምቢ አለኝ። የአሁኑ ልጅ ነኝ ራሔል።
okay እሺ
dep- deposit የሚለው ላይ ገባው አዎ እና በቃ ምንም የለም እዛ እንትን history የሚለው የለም አጣሁት።
ወይ ቴሌግራም አለህ እንዴ? ቴሌግራም ላይ ላክልህ በፎቶ
አዎ አዎ፣ ቴሌግራም ላይ ላክልኝ አለኝ ቴሌግራም።
እሺ እ፣ አንዴ እኛ ላይ hi በለኝ እሺ hi ራሄል በለኝና እልክልሃለሁ አየሽ፣ በሌላ ቁጥር ነው ያ ኦሮማ ይላል እዛ ላይ ልሻለሽ።
እ፣ ዜሮ ዘጠኝ ዜሮ ሶስት ቁጥር ልንገርህ
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት
እሺ ቆይ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ፣ አየሽ እዚሁ ላይ hi ራሄል በለኝና እልክልሃለሁ እሺ አይ አየሽ